ጤና መንግስት ቤት በዴት ነኝ የምንረዳው?
ዊዝድሮ አድርጌ አልወረደም። ኮንፈርም አሁን እሺ የቤት ቤት ቁጥራውን የደወልክበት ነው?
አዎ እሺ ስንት ብር ነው?
አስር አስር ሺህ ሁለት እና አንድ ሺህም የትላንት አስር አስር ደግሞ የትላንት መ- ወዲያ ነው።
እሺ እ አስር ሺህ ብር ዊዝዶ ያደረግከው already ገብቶልሃል።
እ?
ዊዝዶ ያደረግከው አስር ሺህ ብር ትናንትና ትላንትና አይደለም እ፣ ትላንት ወዲያ ነው። ትላንት ወዲያ በ- እሺ እሺ confirm አድርጌልሃለሁ። እሺ አስር አስር ሁለት ነው።
አዎ ሁለት አንድ ሺህም አለ።
አንድ ሺህም አለ። አዎ እሱንም confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል። እሺ እሺ።
እሺ መልካም ቀን